claro.
hello ጤና ይስጥልን። ኤምቢዝ ኤሌክትሮኒክስ እ ኤምቢዝ ኤሌክትሮኒክስ ነው አይደል?
አ
እ ሀዊ እባላለሁ ከ WePlus Technology Solution ነው የምደውልልህ።
ምን ነበር?
እ ድርጅታችን አንድ application ይዞ ወደ ገበያ መጥቶ ነበር እና እ በዚህ application ላይ ከሀምሳ በላይ አገልግሎቶችን እንሰጣለን። ከእነዚህም አገልግሎት ቴሌግራም ላይ ላክልኝ ሲወጅ ቴሌግራም ላይ ቴሌግራም link okay፣ link message ላይ ልካለሁኝ። እሺ፣ እሺ።